ሄሎ
ሄሎ፣ ይሰማዎታል?
አዎ ይሰማል።
እሺ፣ ደንበኛችን ምን ልርዳዎት?
እንትን ነበረ እናት ከሆልስፖርት ብር ነበረና እሺ፣ በአሪፍ በቴሌ ብር አሪፍ የሚል ብር ላስወጣት ስል ማለት ነው።
እህ፣
አዎ መቶ ብር ምናምን ቀጥ- ቀጣብኝ። አልገባም።
እ፣ መቼ ነበረ ይሄንን transaction?
አሁ- አሁ- አሁን አሁን
ምን አሉኝ ደንበኛችን?
አሁን ነው በቃ።
አሁን
አዎ እሺ ከአምስት ደቂቃ በፊት ምናምን።
እሺ አንዳንዴ እንደዚህ አይነት የ system ኡ ላይ ችግር ስለሚያጋጥም ነው። እኔ ለ technical support team ሪፖርት አደርጋለሁ የሰጡኝ መረጃ ይዤ። ወደ እሺ፣ ከሁሉ ስፖርት አመሰግናለሁ።
ወዴት ነበረ ብሩን ስሎ ወደ ለማድረግ ስልክ ቁጥር የሞከሩት?
ወደዚህ ወደዚህ ወደ ቴሌ ብር ወደ ስልክ ቁጥር ወደ ማለት ነው።
ቴሌ ብር ማለት ነው።
አዎ እሺ ስሞትም አለበል ሙሉ ስሞትን ይንገሩኝ።
ስሜ
hello ስሜ ነው።
አዎ ሙሉ ስሞትን ይንገሩኝ። ቴሌ ብሩ የተመዘገበበትን
አዎ ደጀን ደጀን ሀድሽ
ደጀን ሀዲሽ።
አዎ
እሺ ደንበኛችሁ ስልክ ቁጥሮትን በዚህ ሊያዘው።
አዎ
እሺ አሁን ቀጥዬ በምነግረው ስልክ ቁጥር screenshot አንስተው ይልኩልናል
እሺ ቴሌግራም ላይ ማለት ነው።
እሺ እሺ ያዙ 0992
ዘ- ዜሮ ዘጠኝ
hello
ዜሮ ዘጠኝ 0992 እሺ 13 እሺ 01 55 እሺ